ጤና ይስጥልኝ ቤተሰብ ዲቦራ ነኝ። በኮምቦልታው ሰላም ነው ለን እግዚአብሔር ይመስገን።
አለው ገር ይመስል እንትን ነበረ withdraw ወደ አካውንቴ አድርጌ እሺ እንትን አ- አስር ሺ አስር ሺ ሁለቴ ነበር ያደረኩትና እሺ የመጀመሪያው ገብቶልኛል። ሁለተኛው ግን እንትን ምንድን ነው የቀን limit ስላለቀ እነሱ approve ያደርጉልነው ምናምን አለኝ።
okay። የቤተሰብ ቁጥርህን የደወልክበት ነው?
አዎ ዜሮ ዘጠኝ ሀያ አርባ ስድስት ሰባ አምስት ዘጠና ሁለት አዎ አዎ እሺ። ትንሽ ጠብቀኝ መስመር ላይ እሺ። check አደርጋለሁ።
እሺ ችግር የለም እሺ።
መጨረሻ ላይ ያወጣሁን ያልገባልክ?
አዎ መጨረሻ ላይ ወጥቶ አስር ሺህ ብር okay እሺ።
አልገባልኝም። approve ያድርጉልኝ ነው ምናምን አለኝ። የሆነ ጽፎልኝ ነበር እዛው ጋር።
አዎ confirm ይጠይቃል።
አዎ አዎ።
እሺ እስኪ ማ- አግኝቼዋለሁ።
ማነሽ አንቺ?
እኔ ዲቦራ ነኝ።
ዲቦራ ታውቂኛለሽ? እኔ ሙለር ነኝ። እኔ በጣም ደንበኛችሁ ነበርኩ።
ቴሌግራም ላይ አውቃለሁ መሰለኝ። አዎ